ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ፕሪንስቶን ሆምስ ምን ልርዳዎት?
እ፣ ትናንትና ምን ደውዬ ነበረ እሺ information ምናምን እ፣ አጣርቻለሁ እሺ እ፣ እና እኔ አሁን የኮሚሽን ሰራተኛ ነኝ። normally እንደዚህ በረጅም የሚከፈል ምናምን ፈልገውልኝ ብሎኝ ነው ወደ እናንተ የምደውለው።
አሃ።
ኮሚሽን አይከፍልም እንዴ ድርጅታችሁ?
የሚከፍልበት case ይኖራል። ምናልባት ደግሞ በሰማንያን ሰማንያ ስምንት የመጣ ከሆነ እ፣ ላይከፍል ይችላል ለ external።
በምን አይነት ወይ ነው የሚከፍለው?
እስኪ ወደ office መታችሁ ነበር?
No እኔ አሁን ዛሬ ቢሮአችሁን ጠይቄ ልመጣ ነበረ።
Okay። እስኪ እኮ ቢሮአችሁ የት እንዳለ ከ sales ኦቹ አላውቅም።
ከ sales ኦቹ ጋር ነው deal የሚያደርጉት። ወደ office መጥተው እሺ deal የምታደርጉት ከእነሱ ጋር ነው።
እሺ፣ የት ነው ተጨማሪ ጋር የት ነው?
ቦሌ ገርጂ ልደታ አለን office
ቦሌ ገርጂ።
ልደታ አለን።
እሺ፣ ቦሌ ምኑ ጋር?
ቦሌ ሀያት ሆስፒታልን አወቀው አ በእሱ ጋር ወደ ቦሌ መድኃኒዓለም የሚያስወጣ አስፋልት አለ አይደለ? ወደ ቤተክርስቲያኑ ወይም በሀያ አዎ።
ጋ ወደ ላይ አ በእሱ ጋር ትንሽ ከፍ እንዳለ ሱዙኪ መኪና መሸጫ አለ ከሱ አጠገብ አለ።
እሱ ጋር አለ።
አ
Okay፣ sales ኦቹ እዛ ቢሮ ውስጥ ነው ያሉት?
አ አ እዛ office ውስጥ አሉ።
እሺ፣ እሺ።
እሺ ስም ማን ልበል።
እኔ ጀማል እባላለሁ።
እሺ ምን ላይ ነበር ማስታወቂያችን ነው የሰሙት?
ፌስቡክ ላይ ነው ያየሁት።
እሺ እሺ መምጣት ይችላሉ።
እሺ፣ እሺ።